አብሮ ይስጥልኝ። ሰላም ነው፣ እግዚአብሔር ይመስገን። የሆነ የህይወት ታሪክ ለመጠቆም ፈልጌ ነበር ለመናገር። አስተማሪ የሆነ የህይወት ታሪክ አለና ባለ ታሪኩ ከእኛ ጋር የምሰራው እህታችን ናት።
ራሷን ላመዝገባችን
ያው የሆነ አለሽ በስራ ምናምን ነው እንትን የተገናኘ ነው እና አሁን እኛ እየሰራንላት ነው የሆነ ስራ እና ከእሷ ለእኛ ስለነገረችን ለሰው ደግሞ ያስተምራል ብለን ያዝ ነው ታሪኩ
እና እሷ ፈቃደኛ ለቀርባ
ፈቃደኛ ችግር የለው እሺ አስኳል ሀጎስ ከቀሊ ነው አጋጣሚ የምደውለው።
አስኳል ሀጎስ ነው ያሉ።
አስኳል ሀጎስ በዚህም ብትይዙ የለው የራሷ ዘጠኝ ዜሮ አንድ ዜሮ አንድ ዘጠና ዘጠኝ ዜሮ ስድስት ዘጠና ሁለት ይሰማል። ሌላ